ጤና ይስጥልኝ ሄሎ ቪዛ ሊዲያ ነኝ። የባኮትን ምን አይነት የጉዞ መረጃ ልስጦት?
ጤና ይስጥልኝ ሊዲያ ሰላም ነው።
እግዚአብሔር ይመስገን። እንደምን ወደ ካናዳ በ invitation ልሞክር ነበር እና እሺ፣ የጋብቻ ሰርተፍኬቴ እና ፓስፖርቴ የትውልድ ቀኑ ልክ አይደለም። መስተካከል ይኖርበታል። እሱን matter ያደርጋል።
እስኪ አንዴ ደንበኛችን መስመር ላይ ይጠብቁን።
እሺ።
ደንበኛችን መስመር ላይ ኖት።
አዎ ነኝ።
እ፣ መስመር ላይ ስለጠበቁ እናመሰግናለን። የጋብቻ ሰርተፊኬትሽና ፓስፖርትሽን ነው ያልሽኝ? ደንበኛችን አዎ አንድ አይነት አይደለም ነው።
አይደለም። አዎ ትክክለኛ የሆነውን ማስተካከል አለብሽ ደንበኛችን።
ግድ ነው።
አዎ አዎ፣ ግዴታ ነው። ወይ የፓስፖርቱን ማስተካከል አለቦት ወይ ደግሞ የትዳሩን ማስተካከል አለቦት።
እንጂ cross check ይደረጋል።
አዎ አዎ፣ cross check ይደረጋል።
እሺ እሺ። thank you ሄሎ ቪዛን ስለተጠቀሙ እናመሰግናለን። መልካም ቀን።
እሺ